ይላ ሄሎ አቤት እማ ሰላም ነው ተቋረጠብኝ አዎ ተቋረጠ
memory full ብሎ cash register አስገብተን ነበር እናንተ ጋር እሺ
እና አልመጣም
ማሽንሽ ምን አይነቱ ነው
TIN ኣችን ልንገርሽ አይ የ MRP ውን መረካከቢያ ፎርሙን ንገሪ
እሺ አንዴ እሺ አይተሽ ወይ ደውይልኝ እንዳይቆጥብሽ እሺ አይ አትዝጊው ልንገርሽ እሺ ታወራለህ ሄሎ ሄሎ ሄሎ ሄሎ